Hello ጤና ይስጥልኝ ሀሚድ ነኝ መልዕክት ምን ያስልኝ? አ- አየህልኝ አሁን መልሼ ደውዬ ነበር።
Okay እኔ እኔ ነበር ሲያዋራው
እ? ድምጻችሁ መሰለኝ እንግዲህ
እሺ እንትን Withdraw ነበር ማታ ላይ ማታ deposit አድርጌ ነበር።
Deposit ወደ Best Bet
ና ወደ Best Bet አዎ፣ እ፣ እሺ message ል- message No፣ no።
ልካል አ አ draw አምስት መቶ ብር አድርጌ Okay አ Withdraw request የሚለው ላይ ነው ገንዘቡ ያለው። ወደ እንትን ለማምጣት እምቢ አለኝ። ወደ deposit አድርጌ ለመጫወት እንጂ
እሺ check ላድርገው አንዴ አይልም።
በዚህ ቁጥር ነው በዚህ ቁጥር ነው።
ሄሎ ሄሎ ሄሎ፣ አቤት ጤና በ voucher ነበረ withdraw ያደረግከው በ voucher አ- method አ- ተረድተዋል እሱን እንዴት እንደሚወጣ በ voucher ከሆነ እኔ እንጂ አልተረዳውም እኮ እሱን እኮ አ፣ በ voucher voucher የሚጠቀሙት የ Best Bet shop ኦች ናቸው እ፣ Best Bet shop አድርገህ ለማውጣት ስትፈልግ ነው በዛ withdraw የምትለው የ Best Bet shop አለ አካባቢ
ያ የቤት ስፖርት ቤት- ማጫወቻ አ፣
ስፖርት ማጫወቻ አለ እንዴ? አንተ አይ ስፖርት ማጫወቻ አለ እዚህ የ Best Bet ካለ በዛ ማውጣት Best Bet ማጫወቻ ካለ በዛ ማውጣት ትችላለህ።
ከሌለ ግን ብሩን እ፣ ራሱ አ።
የምትመልስበት መንገድ አለ ወደ ራሱ Best Bet እኮ account።
እሱን እሱ ያው እሱን አስረዳኝ።
ግን ሲመለስ እንዴት መሰለ የሚቀመጠው እሺ መልሰ እንደገና ማውጣት አትችልም። ብሩን non withdrawable ነው ሆኖ የሚቀመጠው።
እኮ ችግር የለም። እኔ አሁን ለመጫወት ነው የፈለኩት። እሺ
እሺ መጀመሪያ voucher ኮዷን ማግኘት አለብን። ራሷን ኮድ ማ- ስድስት digit ኮድ ነች፣ አንድ ፊደል አላት እና እሷን እኮ ኮድ እሱ- መጀመሪያ እዛው ላይ- ታገኛታለህ። እዛው ስልክ ላይ ነው ያለው። የቱ ጋር ስልኬ ላይ ታገኝ እነግርሃለሁ። አዎ እሺ ንገረኝ። እሺ እሺ እ፣ መጀመሪያ account history ትገባለህ።
account ኤ ላይ account history የሚል አለ አይደል?
account history እሺ አዎ።
እሱን ትነካለህ። እሱን ስትነካ ከላይ voucher history ብሎ የሚመጣልህ አለ።
እሺ እሱ እንደገና ትነካለህ።
እሺ ከዛ voucher history ከገባ በኋላ ቀኑን ነው የምትሞላው። ዛሬ ከሆነ አስራ ሰባት ትናንትና ማ- ትናንትና ነው አስራ ስምንት ነው ትላንት ማታ።
ከሆነ አስራ ስድስት ነው።
አዎ ማታ ከሆነ ደግሞ አስራ ሰባት ማታ ከስድስት አስራ ሰባት ነው በኋላ ማታ።
ከሆነ ትክክል አዎ ትክክል አዎ። እሺ ከዛ እሱ ሞልተህ search ስትለው አዎ pending ላይ ያለውን voucher ኮዱን ያመጣልሃል።
okay
በዛ ኮድ ተጠቅመህ ደግሞ እንደገና ወደ ራስ account deposit ማድረግ ትችላለህ።
ወደ ቴ- እዛ ወደ ቴሌ ብሬ ላይ ማለት ነው።
ወደ Best Bet account okay betting account ላይ እሺ እሱን ኮድ ካገኘ በኋላ ኮፒ አድርገህ እሺ deposit ብለህ አዎ እ፣ እንደገና deposit with voucher method ማለት ነው።
እሺ voucher method ን ተጠቅመ deposit ስትለው ባዶ insert code here የሚል አለ። እዛ ላይ አየህ?
ታስገባለህ ኮዷን። እሺ።
እሺ ያቺ የሰጠኝን ኮድ ማለት ነው።
አዎ፣ አዎ፣ እዛ ላይ ከዛ ይመለስልሃል።
አይ እሺ አባቴ እናመሰግናለን።
እሺ፣ መልካም ቀን።